Hello?
Hello?
ጤና ይስጥልኝ አሚቶኝ ምን ልርዳ
እንትን ማለት withdrawal request አድርጌ ነበር አም- አልገባም። መቼ ነው የሚገባ? ይቆያል።
አይ ስንት ብር ነበር?
አስራ አንድ ሺ እም፣ አስራ አንድ አስር እና ከዛ በላይ ሲሆን እኛ ነን approve የምናደርግልህ። ለዛ ነው የቆየብህ። በዚህ ቁጥር ለዚህ ነው እስካሁን- ቤት ቤትህ?
አይ በዜሮ ዘጠኝ ሀያ አምስት እሺ ንገረኝ። ዜሮ ዘጠኝ ሀያ አምስት ሰባ ስድስት
ሰባ ስድስት አስራ ስምንት ሰማንያ ስምንት
እሺ check እያረኩልህ አንዴ ጠብቀኝ። ሄሎ አቤት።
confirm አድርጌልሃለሁ። ትንሽ ቆይቶ ይገባል።
እሺ thank you። ደግሞ ቀን ስድስት ሰዓት በኋላ ቲኬት የተቆረጠ invalid ነው እንዴ? ማ- ማታ ቆርጬው እ፣ betting list ውስጥ የለም ስፈልገው ማለት ነው።
ማለት invalid አይደለም፣ አይሆንም። እንደዛ በፈለክበት ማለት- ሰዓት መ- መቁረጥ ትችላለህ።
Okay፣ እሺ thank you።
እሺ እሺ